hello hello፣ ጤና ይስጥልኝ። ዶንኪ ቲዩብ ነው። hello፣ አይሰማም? እሺ፣ የእርስዎ ድምፅ ይቆራረጣል። hello፣
ቅድም ከልጆች ለማስመገብ ነበረች እሺ፣ የስንት አመት ልጅ?
የስድስት የስንት?
የስድስት የስድስት
አዎ እህ። አሁን እኛ አምስት አመት እና ከዛ በታች ነው እየመዘገብን ያለው። ከዛ በላይ መመዝገብ ስንጀምር እኛ ማስታወቂያ እንሰራለን።
እሺ እሺ፣ መልካም ቀን።